ሄሎ
ሄሎ ሄሎ
ቴሌብር ላይ draw አድርገው እንኳ አይደለም አባቴ፣ ይኸውልህ በ- በቴሌብር አይደለም withdraw እያደረግክ ያለው አንተ በ voucher ነው እያደረግክ ያለኸው።
withdraw እንዲ ስምንት መቶ ስልሳ ብር አይደለ?
አዎ ስድስት ይኸውልህ ስምንት መቶ ስልሳ ብሩን በ voucher አታድርገው፣ ቻፓና ሳንቲም በሚለው አድርግ። እሺ ይሄንን አሁንም ለመጨረሻ ጊዜ ያዘዝከውንም እመልስልሃለሁ ወደ ቤት ቤት account። ግን ከዛ በኋላ እንትን በል ወደ በ voucher ና አይ በ voucher ሳይሆን በቻፓና በሳንቲም በሚለው አውጣ። እሺ
እሺ እሺ እሺ አባቴ፣ እሺ መልካም ቀን። ብሩኬ አንዴ voucher መልስልኝ። ብሩክ አንዴ voucher መልስልኝ። ኮዷን ብቻ ላስቀምጥልህ። ምኑን
እ-